አቤት ይሰማል።
ምንድነው ቤተሰቤት
የትናንት ጨዋታ ነበር እና ኦንላይን ነው የምጫወተው እሺ እና አልታረመልኝም ነበረ።
cashier code ኡ አለ
cashier code ኡ ID ማለትሽ ነው?
አ እሱ ይሳሳታል። cashier code ኡ ነው ወይ ደግሞ screenshot አድርገው ወይ ፌስቡክ ላይ ወይ ዋትሳፕ ላይ ላክልን።
አ ዋትሳፕ አለኝም።
እሺ
ቴሌግራም ደግሞ delete አደረገ።
አ delete ሆኗል ወይ ደግሞ ሌላ ቁጥር ልስጠክና በዛ ላክልን። እንትን አንስተክ ID ው እንዲታይ አድርገክ ማለት ነው ወይ ደግሞ ጽፈክ
እሺ
እሺ ቆይ ጠብቀኝ። ቆይ ልስጥህ። ዜሮ ዘጠኝ ሀያ ሰባት hello hello hello ዜሮ ዘጠኝ ሀያ ሰባት ሀያ ሰባት ዜሮ ስምንት ዜሮ ስምንት ሰማንያ አንድ አስራ ሁለት ሰማንያ አንድ አስራ ሁለት ዜሮ ስምንት ሰማንያ አንድ አስራ ሁለት እሱን save አድርገህ ቴሌግራም ላይ ላክልን። ticket ID ውን እሺ እሺ